hello ጤና ይስጥልኝ ቃል ኪዳን ነኝ። ከቤት ቤት ምን ልርዳው?
አሁን በቻፓ ገንዘብ አስገብቼ መቶ ብር አልገባልኝም።
እሺ deposit message ኡን Telegram ላይ ላኩልና እናየዋለን።
deposit ያረኩበትን አዎ
message የገባልኝ ነው።
አዎ ከቴሌ ብር ነው ያደረጉት።
አዎ በቴሌ ብር ነው ያረኩት።
እኮ ያው ቴሌ ብር በተቃጥሎ ነው።
ስልክ ነበር message የገባልኝ።
እኮ ቴሌ ብር የላከው message አለ። እሱን እ፣ ቴሌግራም ላይ ላኩልን እና ቼክ እናደርገዋለን።
እሺ እሺ መልካም ቀን።